ሰላም ነው። እንዴት ነው?
ሰላም ነው። ቤርቤት ወስድነው እያለ ትናንት ማታ ስድስት ሰዓት ላይ
ደውለህ ነበር?
አሁን ነው የምደውለው። አይደለም አሁን የምደውለው።
እሺ ሪፖርት እናደርግልሃለን። ስልክህን ንገረኝ።
ዜሮ ዘጠኝ
ዜሮ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ
ሀያ ሶስት
ዜሮ ዘጠኝ ሀያ ዘጠኝ ሀያ ሶስት
ሀያ ስድስት ሀያ ስድስት አስራ ሶስት አስራ ሶስት ስንት ብር ነው?
አራት መቶ ነው።
አራት መቶ አዎ
ሪፖርት ይደረግልሃል። ትንሽ ቆይተህ ሞክር፣ check አድርግ ወደ በኋላ እሺ